መሰረት ነኝ። ምልክ አዘዝ ሰላም ነው እንዴ?
አለው ለእግዚአብሔር ይመስገን።
ኮምፕሊት እንትን ነበር።
ሶርዝ ነበሩ ንገረኝ።
ስልሳ ዘጠኝ አርባ አምስት ስልሳ ዘጠኝ አርባ አምስት አርባ አምስት አዎ፣ አር- አርባ አምስት ስምህ ማን ነው?
ዮሐንስ ሀብታም ዮሐንስ። እሺ እንትን እጌል complete እልልሃለሁ። ጨርሰዋል?
አዎ፣ እሺ ቸርቹ እሺ፣ እሺ፣ ዮሐንስ። አይ ችግር የለውም ስራዬ ነው።